ኧረ በከተማ ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሙ ስንነጋገር ከቶ እነማን ሰሙ ስንነጋገር ጥንትኔና አንቺነን የፍቅር ጀግኖቹ እነማን ነበሩ? ፊት ከዘመኖቹ ፊት ከዘመኖቹ ምንስ ግልጽ ቢሆን ጊዜና ዘመኑ ፍቅራችን ተጋልጦ ምን ነው መመንመኑ ፍቅራችን ተጋልጦ ምን ነው መመንመኑ ኧረ በከተማ ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሙ ስንነጋገር ከቶ እነማን ሰሙ ስንነጋገር እስኪ እጃችሁን ተረስቶሽ እንደሆን እነማን ነበሩ እስቲ በዚያን ጊዜ ዓለም ሳይሰለጥን አይሰማም እነማን ነበሩ እንዴት ይረሳሻል እንደንደለላ እንዴት ይረሳሻል አንድ ላይ ኧረ በከተማ ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከርም ከቶ እነማን ሰሙ ስንነጋገርም ከቶ እነማን ሰሙ ስንነጋገርም ተረስቶሽ እንደሆን ላጫውትሽ አንድ ጊዜ እነማን ነበሩ እስቲ በዚያን ጊዜ እስቲ በዚያን ጊዜ ዓለም ሳይሰለጥን ጊዜው ሳይሻሻል የሰራነው ሁሉ የሰራነው ሁሉ እንዴት ይረሳሻል? ኧረ በከተማ ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከርም ከቶ እነማን ሰሙ ስንነጋገርም ከቶ እነማን ሰሙ ስንነጋገርም ከቶ እነማን ሰሙ ስንነጋገርም ከቶ እነማን ሰሙ ስንነጋገርም